ሶስት ጉድ
Hello
Hello፣
አቤት፣ ጤና ይስጥልኝ።
ሰላም ነው?
አለን ሮዛ ነሽ?
አዎ ነኝ።
እ፣ ቴሌብር ተመዝግበሽ ነበረ። በእኛ ስር ቴሌ አዎ አዎ።
እና balance ዜሮ ዜሮ ነው የሚለው balance እንድታደርግበት እንድታንቀሳቅሺ ነበር የደወልኩልሽ።
እ፣ balance ማ ነበረው።
አዎ፣ ግን አሁን አልቆታል፣ ግን እየሰራሽበት አይደለም።
Okay። አዎ account ኡ ስለጠፍ ማን ነው password ኡ ስለጠፋኝ ነው።
Okay፣ ስምንት ዘጠና አድርገህ ስምንት ዘጠና አራት ደውለሽ password ኡን እንትን ማለት ትችያለሽ፣ ማስተካከል ትችያለሽ።
ይቻላል? ስምንት አዎ።
ዘጠና አራት አዎ፣ እሺ ናት።
ከዛ short code ሽን ታውቂዋለሽ።
በቃ ችግር የለም።
short code ሽን ታውቂዋለሽ።
ምን short code
short code ዛሬ አላውቅም።
short code ልንገርሽ፣ እሺ እሺ
ሀያ ስምንት
እ፣ አስራ ዘጠኝ
እሺ ዜሮ ሶስት
እሺ እሺ።
operator ID ደግሞ ስልክሽን ግማሹን ጻፊ።
አዎ እሱን አውቃለሁ። እሺ እሺ፣ እሺ።
እሺ ናት።
አዎ፣ ማስተር ኤጀንት